ኃይለ hello ጤና ይስጥልኝ Washington Medical Center ባኮ ምን ልርዶት
hello አይሰማ hello ይሰማል ጤና ይስጥልኝ አለ
እንትን MRI ምናምን አላችሁ እናንተ ጋር አለን አዎ
MRI ውስጥ contrast ነበርና brain ነው እና አሁን ወረፋ ምናምን ይኖራችኋል
ወረፋ የለም መጥቶ መስተናገድ ይችላሉ
እ፣ እ። እሺ በቃ ስለዚህ አሁን ከአሁን ጀምሮ መምጣት ትችላለህ ማለት ነው እሱ ሀያ አራት ሰዓት ክፍት ስለሆንን anytime መስተናገድ ይችላሉ
አይስ